ከሆስፒታል ነው የተመደበልን ክሽኑ ሄሎ ሄሎ ሄሎ ጠብታ ሰላም አዎ ጠብታ አምቡላንስ አ እንዴት ነሽ እግዚአብሔር እንትን ፈልገን ነበረ ከዚህ ከ ምንድን ነው ከሴምሲ የልብ ሆስፒታል
አይሲኤምሲ ሆስፒታል ኦር
ሴሚ ነው አይጠብታ ሳይሆን የልብ ህክምና ምንድን ነው ስሙ ጌዛ።
ጊዜ እንድን ነው ይዘን አ እሺ ጌዞ ከዛ ሸኖ እንዲያደርስልን ነበር እዚህ አ- 60 ኪሎ ሜትር ሸኖ
እ።
እሺ ምን ነበር case ኡ
በቃ እንትን ከአቅም በላይ ነው ስለተባለን እህም።
እዛ ቤታቸው እንዲገቡ ፈልጋል case ኣቸው ምን ነበር ግን ህመማቸው heart case heart case ነው አ ኦክሲጅን ይጠቀማሉ አዎ ምን በአፍንጫ የሚገባ ችቦ ወይንስ
እስ አናግሪያት ለምን ይጠቀማሉ አለኝ። እስኪ አናግሪያት ይጠቀማሉ።
ሄሎ ሄሎ ሄሎ ሄሎ